እጹብ ድንቅ እንጂ ነው የጌታ ስቅለቱ፣ እጹብ ድንቅ እንጂ ነው የጌታ ስቅለቱን እንዲባርሞ በእንዲህን ያል ምክንያት አልቀው ሕፃናቱን የዮሴፍ ሶሎሜ ጌታ ከነናቱን ሆረ ደብረ ብስቋም ምድረ ግብፅ ስደቱ በዚያ በበረሃን በመንከራተቱን ውሃ የለመነች እመቤት እናቱን የሄሮድስም ጥፋት ተሰማና ሞቱ ምድረ ናዝሬት ገባች ከሕይወት ርስቱን ከቶ አይቀርም ሞቱ ወዲያውም ደረሰን ለመምህርነቱን አርባ ሌሊት መዓልት አርባ ሌሊት መዓልት ጾመ ወጸሎቱን በእደ ዮሐንስ በባሕረ ዮርዳኖስ የጌታ ጥምቀቱን ተጽዕኖ ገባ በነአስ ዕድቀቱን ሆሳዕና ዳዊት ለዓለም መድኃኒቱ ኪራ ላይሶም ብለው ሰግደዋል ካህናቱን ደቂቀ ሰራዊት አልቀሩም አበይቱን ጌታችን ተይዞን በጊዜ ሰለስቱ ወድቆ ተገረፈን ለምለም አካላቱን ሰቀሉ ከኢየሱስ ግፍኦ ሙዝንቱን ዘለፌ ወለፌን አይባን ተማቱ ፀሐይም ጠለቀች ሆነ እንደ ሌሊቱን ጨረቃም ደም ሆነ ሸሸ ብርሃናቱን ከዋክብት ረግፈው ታጡ ካሉበቱ ሲገርፉት ሲያዳፉት ሲወድቅ በደረቱ ከቶ አይቀርም ሞቱ በስተ ኋላው ቁመው ስበው ወደ አንገቱን በስተፊቱ ቁመው ስበው በደረቱን ስቅሎ ስቅሎን አሉት ሲዛበቱ ሲገርፉት ሲያዳፉት ሲወድቅ በደረቱን በከት ማርያም አዘነች እናቱን ከቶ አይቀርም ሞቱን ምንም ቢታክቱ ምድረ ቀራንዮን መስቀል መሰረቱን ጌታችን ተነሳ በዕለተ ሰንበቱን መጎስቆሉ ቀረን መጣ ጌትነቱ ጽኑ ሽብር ሆነን አይሁድ ተጸጸቱን ዲያብሎስ ድል ሆነ ከነ ሰራዊቱን ቁልቁለት ወረደን በመትት ርስቱ አዳምን አወጣው ምስለ ብእሲቱን ወዲያው ገነት መራው ከቀደምት ርስቱን እጹብ ድንቅ እንጂ ነው የጌታ ስቅለቱ ከቶ አይቀርም ሞቱን ምንም ቢታክቱን ምን ቢሰነብቱ ከቶ አይቀርም ሞቱን